hello ሄሎ ዊዝድሮ አድርጌ ነበረ።
በምን ባንክ ነው ያደረጉት?
እ ባንክ ሳይሆን ቴሌብር እሺ፣ ስልክ ቁጥር ይንገሩኝ። የቴሌብር እ ከአራዳ ቤቲንግ ነው ወደ ቴሌብር withdraw ያደረኩት።
ስልክ ቁጥሮት ይንገሩኝ። የቴሌብር እሺ ዘጠና ሶስት ዘጠና ሶስት ስልሳ ስድስት ስልሳ ስድስት ዘጠና ሰባት ዘጠና ሰባት ዜሮ
ዘጠና ሰባት ዜሮ ዘ- ዜሮ ዘጠኝ
ምንም አይነት ወጪ እኛ ጋር አልመጣም። እሺ፣ እነሱ ጋር ደውለው አይ።
ይጠይቋቸው። አራዳ ቤትን ደውለው ይጠይቋቸው።
አይሰራም ስልካቸው።
አዎ፣ እኛ ጋር አልመጣም። እሺ